ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
አብሮ ይስጥልኝ።
እ፣ ሀዊ እባላለሁ ከዊ ፕላስ Solution ነው የምደውለው።
እሺ
እም፣ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አ አ አ እ፣ እና አሁን system ላይ active ለማድረግ system ላይ የሚሞላ አንዳንድ ጥያቄ እየጠየቅኩኝ ነበረ።
እሺ የድርጅታችሁ ስም ምንድን ነው?
በኋላ ልደውልልሽማ እኮ እንዲህ ስራ ላይ ነኝ።
እ፣ እሺ እሺ እሺ